ሄሎ ሄሎ እሺ ድምፅሽ ይቆራረጣል። order ነበረኝ እና ምግብ ቤት ስሄድ ዘግተዋል እና ተደውላቸው ዳቦ ጨርሰናል አሉ።
order number ንገረኝ።
ሰባ አራት ስልሳ ሶስት ሀያ ስልሳ ሶስት ሀያ ስም ማን ነው?
ኪሩቤል እሺ ኪሩቤል ደውልላቸዋለሁ። እሺ እሺ ምግብ ቤቱን ስለዘጋ ወደ ቤቴ ልሂድ አይደል?
እኮ ደውዬ check አደርጋለሁ። እኔ ሂድ አላልኩም። ጠብቀኝ ኪሩቤል፣ አፍጥኝ ያሽ መሻል check ያረዳል።
ላድርግ። ጠብቀኝ። ሄሎ አማረ፣ አማረ